ጤና ይስጥልኝ። ቤት ረዴት ነው የሚለርሰው
ጤና ይስጥልኝ። እንትን ከ cashier balance ላይ ማለት ነው እሺ ሶስት ሺ ሁለት መቶ ብር ጎሎብኝ ነበረ።
እሺ ማለት የተሞላበት ቁጥር ምናምን ማወቅ ይቻላል?
በ voucher ሰ- voucher ሰጥተሻቸው ነው?
አዎ
አዎ ይቻላል። ከ- ኮዱን ንገሪኝና የት ቁጥር ላይ እንደገባ voucher ኡ እነግርሻለሁ።
ኮዱን ያወጣል እ? ያወጣል።
እሱን እኮ እየፈለግኩኝ እኮ ነው።
እሺ ቆይ አንዴ voucher እሺ፣ ኮዱን እሱን- ነው የፈለግካችሁት ነው? የት shop እ?
ነው?
አዎ አዎ እሱን የት shop ነው?
አሰበ ተፈሪ ነው ሜላት እሺ